ጤና ይስጥልኝ ቤስት ቤት።
ብር withdraw አድርጌ እሺ እስካሁን ድረስ አልገባም። ማታ ነው ያስገባሁት። ስደውል አታነሱም ነበረ።
እሺ ቤስት ቤት ቁጥርህን ንገረኝ።
ስልሳ አምስት
hello ስልሳ አምስት እሺ
ሰላሳ ስምንት እህ አስራ ሰባት ሰባ
ሰላሳ ስምንት አስራ ሰባት ሰባ አዎ
ስንት ብር ነው?
አስር ሺህ ብር
አይ አሁን ተከፍቷል። password ምናልባት ደጋግማችሁ ሞከራችሁት ነው። ሌላ የት ነበረ ያልከው?
ዜሮ ዘጠኝ ስልሳ አምስት ሰላሳ ስምንት
ሰላሳ ስምንት አስራ ሰባት ሰባ አዎ እሺ አንዴ አማኑኤል የሚለው ነው user ኡ ዶክተር አሁን ገብቻለሁ።
እሺ ያው confirm አድርጌልሃለሁ። processing ላይ ነው። ትንሽ ጠብቃቸው እሺ። ቻፓዎች system አቸውን update አድርገው እስኪጨርሱ እሺ እሺ። አባቴ ስለደወልክ እናመሰግናለን። መልካም ቀን።